የትም ምግብ ነው ዛሬ አይሰራም ሁሉም ዝግ ነው hello ጤና ይስጥልን system ኡ ተ እንትን ብሏል እ ጤና ይስጥልን ጤና ይስጥልኝ።
Donkey Tube ነው ምን ልጫወት እ መረጃ ፈልጌ ነበረ። የዛሬው standup comedy ስንት ሰዓት ነበረ የሚጀምረው?
እ አስራ አንድ ሰዓት ይጀምራል ዘጠኝ ሰዓት ትኬት ያልቃል እ ምን አልሽኝ?
አስራ አንድ ሰዓት ይጀምራል አስራ አስራ አንድ ሰዓት ነው የሚጀምረው okay ትኬት ግን ያልቃል እ ዘጠኝ ሰዓት ላይ ዘጠኝ ሰዓት ላይ ነው የሚያልቀው?
አ ትኬት አ okay normally እኔ ገዝቻለሁኝ እና
okay እ ቲኬቱ ግን አልወሰድኩኝም። በ አዎ እዚህ normally ነው በር ላይ ነው የምንሰጠው እ በር ላይ በር ላይ በር ላይ ነው የምንሰጠው okay። ስለዚህ ኢንተርኮንቲኔንታል ለመገኘዋ ከስንት ሰዓት አዎ፣ ጀምሮ አለ።
ነው የምትሰጡት?
አለን ከቀደም ብሎ ይምጡ
okay እሺ፣ አመሰግናለሁ።
እሺ እናመሰግናለን እሺ ሄሎ ጤና ይስጥልን ዶንኪ ቲዩብ